hello
ወይ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ሐዋርያት አዎ ከዊ ፕላስ ሶሉሽን ነበር የምደውለው።
okay okay። ሰላም ነው።
እግዚአብሔር ይመስገን። app ኡን አውርደ ነበረ። አሽከርካሪ ነህ ወይስ user ነህ?
user ነኝ። እማዬ እሺ አሁን የተመዘገብከው አንተ provider ላይ ነው እና user ደግሞ ዊ ፕላስ ሶሉሽን user የሚል application አለን።
okay okay አዎ እሱ ላይ በመመዝገብ የምንሰጣቸውን አገልግሎቶች መጠቀም ትችላለህ። ከሶስት መቶ ሀምሳ በላይ game ኦች አሉን። እነሱን ማግኘት ትችላለህ።
እሺ እ referral code ህንም በማጋራት ደግሞ አሁን ላይ ላዘጋጀነው ሽልማት መወዳደር ትችላለህ።
okay እሺ እሺ አመሰግናለሁ።
እሺ እማዬ እሺ እሺ እሺ thank you